Hello ሰላም ጤና ይስጥልን።
አብሮ ይስጥልን።
እናቴ ከችፕችፕ ነበር የምንደውለው።
እሺ ይቅርታ ቲጂ ላይ ያዘው ነበር ጥቅል ጎመን አይደለ?
አዎ ስልኳን እያነሳች አይደለም። Driver ኣችን ደርሶ ነበር። እርስዎ አዎ ያገኟታል እሷን?
አዎ፣ እኔ ጋር ነች እሺ እንድትቀበል ባለቤቴ አድርጉልኝ።
ነች።
እሺ ችግር ስልኳን የለውም። በቃ ግን ስልኳን አልተደ- አድርጉ እ አልተደወለም። ስልኳ እኔ ተደውሎ እጄ ላይ አይ Okay፣ እኔ ራሴ በሳፋሪ ነው።
Driver ኡም ደውሏል። እኔ ራሴም ደውያለሁ በዚህ ስልክ እሷ ላይ O- okay፣ ሳፋሪ ነው።
የ driver ኡ ኦ አይ የእሷ የእሷ ሳፋሪ ነው። ሳፋሪኮም አዎ ስልክ ነው።
ሳፋሪ ነው። አዎ Okay፣ አዎ maybe ሊሆን ይችላል። አዎ ልክ ነሽ። አዎ አዎ እባክዎትን ይደውሉለት ደርሷል ለ driver ኡ እ
ደርሷል ነው።
ደርሷል። አዎ driver ኡ ደርሷል።
እም፣ የእርሱን ቁጥር ሰጠዋለሁ። ይቀበሉ፣ ይውጡልን።
እሺ እሺ እሺ እሺ እሺ መልካም